ጤና ይስጥልን።
ሰላም ጤና ይስጥልኝ። ተሲካር ነው እግዚአብሔር ይመስገን።
ተሲካር ነው። ይቅርታ።
አዎ፣ ማሪ ባባ እና ተሲካር
እሺ እንትን Hyundai ሀያ ሀያ ሶስት አይቼ ነበረ ኤሌክትሪክ SUV
Hyundai ሀያ ሶስት
ይሰማዎታል? ድባት hello።
Hyundai እሺ አዎ ቁጥር ኤስ- ዜሮ ዘጠኝ አስራ አንድ
እሺ ቆይ መጀመሪያ አንድ ጥያቄ ነበረኝ። ባንክ ምን ያህል ነው የምታመቻቹት እዛ ላይ?
እንደ መኪናው አይነት አባት
ስለዚህ እሱንም አታውቂም? የእንትን ስንት እንደሆነ የ Hyundai
የ Hyundai Hyundai ሀያ ሶስቱ አዎ SUV ው ኤሌክትሪክ
የኤሌክትሪክ እና
አዎ አዎ ኤሌክትሪክ እኛ አሁን ያለን BZ four ኡ ነው አባት
Hyundai የለም።
Hyundai የለንም BZ four ነው ያለን በኤሌክትሪክ እሺ አምስት ነጥብ ሶስት ነው አንድ ሚሊዮን ባንክ እናመቻቻለን እስከ አንድ ነጥብ አምስት እናመቻቻለን
እሺ እሺ አይ ሃይውንዳይውን ነበር የፈለግኩት። እሺ Hyundai ዩ ሰሞኑን ይገባል ወይ ሰሞኑን ይደውሉልናል
ስንት ነው የምታመቻቹት? እሱን ለወቀው መጀመሪያ ብዬ ነው እና ዝም ብዬ ወይ ትከምላችሁ።
እንደውልሎት
እሺ ወይ ስልክ ብትሰጪኝ ይሻላል መሰለኝ። ይሄን ጉዳይ ነው።
ልደውልሎትና ልንገሩት
እሺ እሺ
እሺ ደውልሎታለሁ በቃ እሺ እሺ አባት